ማሪኝ ብዬሻለው ሞት በሻለው
ጸጉርሽን ኮፍሽ በአልማዝ ማበጠሪያ ይሁንልሽ ለአንቺ ስምሽ መጠሪያ በስም መጠራቱ ለአንቺ ያንስሻልና የቆንጆች ንግሥት እንዲያው በደፈናው ቆዳ የተገፉ ይሁንልሽ ጫማ ህም፣ ስጋ የሚደገም ለአንቺ ከተስማማ
ቆዳዬ ተገፎ ይሁንልሽ ጫማ ስጋ የሚደገም ላንቺ ከተስማማ